hello hello hello ያብ ወይ ያብ ስራ ነኝ። ቆይ አንዴ እያስጫንኩበት ነው በዚህ ስልክ። ምን ነበር?
እሺ ያብ እንትን ኮድ አልደረሳትም ነበረ። order ኡን ያው አልሰጥም አሏት። መቶ ሰማንያ ኪሎ ነበር አለም የት ነው?
ናቲን የያዘ order ኡን። እኔ እንጃ location ኡን check አላደረኩም።
አዎ አዎ፣ ናቲ ከያዘው ማለት ነው።
እም።
application ኡንም ከፍታ ቢሆን ስስት እንጂ እንዳይ አይስ- አይሰጣት ኮዱን ካልሰጠች አይሰጣት።
አልደረሰኝም አለች እሷ ደግሞ።
application ውስጥ ገብታ to receive ውስጥ ገብታ እም።
ትየው። application ውስጥ ገብታ to receive ውስጥ ገብታ ትየው።
እሺ እሺ